ነው ወይስ አልኩ አሁን አይደል እ
ታዟል አይደል?
አዎ አሁን ገና እየተሰራ ነው።
ሰዎች ግን ይኸውልህ መሰለህ ከደቂቃ ውስጥ ከዚህ በኋላ እ ትውልልኛለህ። እሺ
እኮ ሰዓትም እንድትይዝልኝ ምናልባት ኮምፕሊት እኮ እንድታደርግልኝ ኑ አዳምጠኛ እንዴ ሰላሳ አስር ደቂቃ ጠብቀህ ከዚህ በኋላ የማይሰጡ ሆነ ማለት ነው አዎ።
መልስ ትደውልልኛለህ ለእኔ። እሺ
አይ ስለ ዝምርት አሁን በዚህ በአስር ደቂቃማ ይደርሳል።
እሺ በቃ እሺ ግን እ፣ መልሼ ኮምፕሊት ከማለቴ በፊት ሰዓቱ ለቀላለሁ።
እሺ ግን ቶሎ ቶሎ በል እሺ። ካስተመርን ደግሞ ቼክ አድርገው።
ቼክ ማድረገው አክሴፕት እንትን ፒክድ አፕ ብዬ ነው የምደውለው ለከሰሙ አዎ እንደዛ ብለህ ደውልለት።
እሺ